Kaiser Permanente South Africa. Hello? Hello?
Hi,
Hello? ሄሎ
አቤት
ሰላም ጤና ይስጥልን።
አብሮ ይስጥልን።
አለን ምን ልርዳዎት?
የቴሌውን አገልግሎት ፈልጌ ነበር።
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውል ጀመረ።
እ?
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውል። አንድ ቁጥር ላይ መዘገባሉ ሶስት ቁጥር ላይ ለመጫወት እንላለን እያለ የለም